ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት? ሄሎ
አቤት፣ ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
ከሁሉ ስፖርት ወደ ቴሌብር ቴሌአሪፍ ብር ልኬ እነሱ ደግሞ መልሰውልኝ ነበር እና ወደ ሁሉ ስፖርት አካውንቴ ላይ ግን አልገባም። ስምንት መቶ ብር ነበር።
transaction history ውን screenshot አድርገው ይላኩልን የሁሉ ስፖርትን።
እሺ፣ ወደ እነሱ ያስገቡበትን።
አይ አንተ ራስህ ያስተላለፍክበትን
እሺ፣ ድሮ ነው አይደል ያደረከው?
አዎ
አንተ ያስተላለፍክበትን transaction history ላይ successful ብሎ ይቀመጣል። እሱን አዎ።
screenshot አድርገው ቴሌግራም ላይ ይላኩልን።
የቴሌግራም ከነ ስልክ- ቁጥራቸው ከነ ስልክ ቁጥሩ ይላኩ። የቴሌግራም ቁጥራችን እዛው website ኡ ላይ የቴሌግራም ምልክት አለበት።
እሺ